ሄሎ
ጤና ይስጥልኝ።
አብሮሽ ጠ-
የሆነ መኪና አይቼ ነው ቲክቶክ ላይ አሁን የተለቀቀ ምን አይነት
አ- እንትን አ፣ compact ኡ
ሁለት ሺ አስራ ሁለት እ፣
አለ ዋጋው ስንት ነው? ስንት ነው ዋጋው? ሄሎ ሄሎ አቤት አሉ ዋጋ ዋጋው ስንት ነው?
ሀያ
እ?
ሀያ ሁለት ሁለት ሚሊዮን ሁለት መቶ ሺህ ግን ምን compact አረ እንዴ ይ- ይ- ፒስተኑ ስንት ነው? አራት hello